Stillingsbygd, hvordan jeg var kommet da?
ወሰን አንድ ቦርሳ አድርጌ ነበር አልገባም። እስካሁን ዲቦርስ አድርጌ ነበር ሰላሳ ምናምን ብር።
ሰላሳ ምናምን ብር አዎ በቻፓ ነው አዎ።
አልገባም። እስካሁን መች ነበር የሞከሩት?
አሁን አምስት ደቂቃ አስር ደቂቃ አካባቢ
እሺ የቤት ቤት ቁጥሩን ይንገሩኝ። ዜሮ ዘጠኝ አስር አስር ዘጠና ዘጠና ሰላሳ አራት ሰላሳ አራት ዘጠና ሰባት ዘጠና ሰባት አዎ እሺ ትንሽ ጠብቀኝ እሺ።
እሺ
ዘጠኝ ብሎ ነው ዜሮ ዘጠኝ ብሎ ነው የሚጀምረው?
እና
login ዘጠኝ።
ስትል ዘጠኝ ብለህ ነው የምታስገባው ወይስ ዜሮ አዎ።
ዘጠኝ ብለህ ነው?
ዘጠኝ ዘጠኝ ነው። እሺ አዎ እሺ። ገብቷል አሁን። እሺ check አድርገው። ሰላሳ ስምንት ብር ነው አይደለ?
አዎ አዎ ገብቶላል። check አድርገው።
እሺ thank you እሺ እኔም አመሰግናለሁ። መልካም ምሽት።
እሺ